ሊሆን ይችላል ሊሆን የባኩን ሊደረግ
ለው አቤት።
ይሰማል ደንበኛችን።
እሺ አ
እሺ ደንበኛችን he- hello አቤት አቤት እየሰማሁሽ ነው።
እሺ ደንበኛችን ምን አይነት የጉዞ መረጃ ልስጡት?
በ USA ለመሄድ የሚያስፈልገው
እሺ በምንድን ነው መሄድ የፈለጉት?
በዲቪ
በዲቪ
አ፣ ዲቪ ደርሶታል ደንበኛችን?
okay አ፣ መጀመሪያ እሱ መድረስ አለበት።
አዎ አዎ በዲቪ ከሆነ አ፣ ዲቪ ሊደርሱት ይገባል ደንበኛችን።
እሺ፣ እሺ፣ እሺ አመሰግንሻለሁ።
እሺ ወደ ሄሎ ቪዛ ስለደወሉ እናመሰግናለን። መልካም ምሽት።
እሺ ደውላችሁ